ሄሎ
ሄሎ ሰላም ጤና ይስጥልን ቤተሰቤት
ከአሰር ኮላቤሌ ማን ጋር እ እ ምን አለኝ?
ከአሰር ኮላቤሌ ውጭ ያስነጋል እሺ ንገረኝ።
አስራ ሁለት ዘጠና ሁለት
አስራ ሁለት ዘጠና ሁለት
ሰላሳ ስምንት አስራ አምስት ሰላሳ ስምንት አስራ አምስት እሺ ሁለት ጨዋታ lost አለው። እሺ ወድቆብሃል።
በጨዋታ አዎ
በቃ አሳሰረ
አዎ ሁለት ጨዋታ lost ስለሆነብህ ተመላሽም አይኖረውም።
እሺ፣ ሌላ ደግሞ ያዝ
እሺ
አስራ ሶስት ዜሮ አራት አስራ ሶስት ዜሮ አራት
ሀያ አራት ሰማንያ ሶስት ሀያ አራት
ሰማንያ ሶስት
እሺ እሺ ይሄም ወድቆብሃል። እሺ ጨዋታዎች check አድርጎ ታርሟል።
እሺ፣ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን